ሌላ ሌላ system እያስቸገረ ነው በጣም።
ምንድነው የሚለው?
አይ redeem እያደረገ አይደለም።
እሺ
ትኬት ሁሉም አይሰጥም። እንትን fail ይላል ታውቂያለሽ?
failed ነው የሚለው?
አ እንደዛ ነገር ነው ይሄው ሲታዘዝ ማለት ነው። አባል connection ታዝ- ምናምን እንጂ system ኡ እየሰራ ነው።
connection አይመስለኝም። connection እሺ፣ system ተስተካክሏል።
አዎ redeem ተው እያደረገ አይደለም።
okay። redeem ኡ ነው እንደ እያልክ ያለኸው?
redeem እያስጠጋ okay። እስቲ አንድ ትኬት ትላክልን።
እ?
እስቲ አንድ ትኬት ትላክልን።
እሺ